ሄሎ
ሄሎ ጤና ይስጥልኝ። አምሮኝ chicken አምሮኝ አራት ኪሎ አራት ኪሎ እሺ። ከቢው ነበር የምደውለው በ order ነበር
እሺ
ሰማንያ መሲ order ነበር ስንት ነበር?
ካብሳና ፎርቲስ ፍራየር ነው ያዛችሁት?
ዘጠና አንድ ሀያ ስምንት order ተቀብላችኋል?
አዎ ዘጠና አንድ ሀያ ስምንት ዘጠና አንድ ሀያ ስምንት ማለት እሱን እኮ ነው የምልሽ። ለእሱ ነበር አስሬም ደውለው ፎርፒስ እና ካብሳ አዛችሁኝ ነበር።
እሺ እሺ ተሰርቶ አልቋል።
ተሰርቶ አልቋል። አዎ እየጠበቃችሁ።
driver ኡ አልመጣም?
አዎ ማንም አልመጣም። ለዛ እኮ ነው እየደወልኩ ነበር ወደ እናንተ ራሱ መልሽ።
እሺ እሺ አመሰግናለሁ።
እሺ ይመጣል። እሺ እሺ